ሄሎ ሰላም ጤና ይስጥልኝ። ቴሌ ነው።
ሰላም ናችሁ?
አለን ምን ልርዳዎት?
ቴሌዊን ቲኬት ምናምን እያለ ይደርሰኛል እና
እሺ
በየጊዜው ምናምን ይደርሰኛል ቢቋረጥልኝ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ብቻ ነው።
ኮከብ ዘጠኝ ሰማንያ አምስት ነው ሰማንያ ስድስት ሰማንያ አምስት መሰላል ኮከብ ዘጠኝ ሰማንያ አምስት መሰላል እሱ ላይ ደውዬ ስድስት ቁጥር ላይ ማቋረጥ ብዬ ላቋርጠዋ አዎ ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ብቻ ነው።
okay፣ በራሱ ጊዜ እንትን ይልና ይህን ቻርጅ የሚቆርጠው ነገር አለ አይደለ?
እርስዎ ደንበኛ ከሆኑ እለታዊ ከሆነ የሆኑት በየቀን ይቆርጣል። ሳምንታዊ ከሆነ በሳምንት ይቆርጣል።
እሺ፣ በቃ አቋርጠች። አመሰግናለሁ።
ይቻላል።